hello ጤና ይስጥልን ቤቱ ቤት ሄሎ ጤና ይስጥልኝ። ሄሎ ይስጥልን።
እ፣ ትናንትና እ፣ ቻፓ አድርጌ ነበረ deposit ብዬ ማለት ነው።
እሺ
እና ብሩ አልገባልኝም።
ልከልን ነበረ message ኡን ቴሌግራም ላይ
ያው ልኬ ልኬላችኋለሁ የሂሳብ እንቅስቃሴ ቁጥሩን ነው የላኩላችሁ።
እ ምን አልከኝ?
የሂሳብ እ፣ እንቅስቃሴ ቁጥሩን አዎ እ- እሱ message ኡ ነው የምንፈልገው ከአንተ እንደተቆረጠ የሚያሳይ message SMS ላይ የሚላክልን
አዎ እሱን ነው እሱን ነው የላኩላችሁ። አዎ እሱን እሺ፣ ልኬላችኋለሁ።
ከላክልን እናሳውቃለን ለቻፓ ወይ ደግሞ እስካሁንም አሳውቀንልሃል።
እሺ ብዙ ሰው ስላለባቸው ቻፖች ስለቆዩ ነው እና ሲመልሱልን እዛው ቴሌግራም ላይ እናሳውቀሃለን።
እሺ እሺ፣ እሺ እናመሰግናለን።